Gary Spee, e da ninguém vai como desgal.
Hello, hello?
ይሰማኛችሁ?
Hello? አይሰማም?
ይሰማኛል። አሁን ምን ልርዳዎት?
አረ ምንድን ነው ብሬ መልሱ እናቴ ምንድን ነው አስር ቀን ሆኖ አልኩ ሪፖርት አምልጦ አድርጌ ነበር ነበር እኛ ጋር የቆረጥኩት እንዴ?
እንጂ። አረ ስንት በእናትሽ እኔ ራሴ ስንት ደውዬ ምንድን ነው ሰማኝ ድርጅታ እንዴ
እሺ ይሰማኛችሁ። በዚህ ስልክ ቁጥር ነበር ያመለከቱት?
አዎ ስንት ስንት ያመለከቱ እሺ እያየሁልዎት፣ መስመር ላይ ጠብቁኝ። ስሞትም አለ በለመያችሁ አብሹ አብሹ ተስፋዬ
እሺ መስመር ላይ ጠብቁኝ። እያየሁልዎት
ቁጥር ላሂ ላሂ
ማን ያሉኝ? ስሞት እንደማያችሁ
አብሹ አብሹ እሺ እንደማያችሁ እንደሚመለከተው ክፍል ተላልፎልዎታል። እኛ ጋር እየታየልዎት ነው። ተስተካክሎ ሲያልቅ እኛ ብለን እናሳውቅዎታለን።
ቆያል ምንድን ነው ለዚህ ብር ነው እንደ ምን ይገባኛል እንደማያችሁ ግን ከእርሱ በፊት
እ
ከእርሶ በፊት የተመዘገቡ ደንበኞች ስላሉ በተራ ስለምናስተናግድ ነው።
እና አልደረሰኝም እንደ እናቴ ሁሉ ቆይቷል እኮ እና
በጣም ይቅርታ ደንበኛችን ስለተፈጠሩበት ችግር እ፣ እኔ መልሼ አስተላልፍልዎታለሁ ድጋሚ።
አዎ በእናትሽን ከዛችሁ ቶሎ እንትን በሉልኝ ምንድን ነው እሺ፣ በተሻለ ፍጥነት ጨርሰን እናሳውቅዎታለን ደንበኛችን።
እሺ እሺ እንደ ታማኝ እኛ ነው ብለን እየተጫወትን በዚህ ብር ደግሞ እንቃየም እንደ እም፣ ደንበኛችን በጣም ይቅርታ ስለተፈጠረው ችግር እ፣ ያው በእርስ- ከእርሶ በፊት ቀድሞ የተመዘገቡ ሰዎች ስላሉ በተራ ስለምናስተናግድ ነው።
እሺ እሺ፣ አደራ እናሳውቅዎታለን እንግዲህ።
ሲስተካከል። እሺ፣ እሺ፣ ሌላ የምረዳዎት ነገር አለ?
አይ የለም እሺ፣ ለደወሉ አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባለስከብት መልካም ቀን።